ሄሎ hello ስልሳ ሺህ መቼ ነው የሚለቀቀው? እ?
ትንሽ ቆይቶ ይለቀቅ ብዙ ሰው ነው የዘጋው?
እ ብዙ ሰው ነው የዘጋው?
አዎ በኋላ ነው የሚለቀቀው።
okay ስንት ሰው ነው የዘጋው?
እ፣ አላወቅኩም።
አልታወቀም?
አዎ
አላወቅም ብላለች በቃ